Hello?
Hello.
Mira's kitchen ነው? ነው?
Mira kitchen ነው።
እሺ ከ BeU delivery ነበር የምደውለው። order check እንድታደርግልኝ ፈልጌ ነበር። ከ BeU delivery ነበር የምደውለው። order check እንድታደርግልኝ ፈልጌ ነው። በ order number 86 34 06 order ታዛችሁ ነበር አይደለ?
ሁለቱ ዱለት ነው።
አዎ አዎ ይሄ ደረሰ። በቃ አሁን እየተጠወት ነው።
እየሰጠሁት ነው።
አንድ ደቂቃ ይኸው።
ስንት ደቂቃ?
አንድ ደቂቃ እሺ።